ቃል ኪዳን
አንቺን አስቀመም ይቅርታ፣ ማታ ለሊት ላይ ሶስት መቶ ሀምሳ ብር ልኬ ነበረ።
እሺ፣ አልገባልዎት ነው? እሺ፣ withdraw ነው አይደል? withdraw ነው።
ምን አልሽ? withdraw withdraw ነው። አዎ።
እሺ፣ Best Bet ስልክ ቁጥሮት ንገሩ።
ዜሮ ዘጠኝ ሀያ ሰባት ሰላሳ አራት ዘጠና ስድስት እሺ፣ ሰላሳ ስምንት ይህ የደወልኩበት ስልክ ነው።
እሺ፣ የትላንትና ነው አይደል ያሉኝ?
ትናንት ለሊት ሰርታለች።
እሺ፣ check እያደረኩት ነው። አንዴ መስመር ላይ ጠብቁኝ።
እሺ
እሺ፣ ሶስት ሺህ ሰባት መቶ ሀምሳ ብር ሶስት ሺህ ሰባት መቶ ሀምሳ ብር አይደል? እሺ፣ process ላይ ይገባሉታል። ይጠብቁት።
እናቴ እሺ፣ መልካም ቀን።
አሜን።